ሳላነሳው ስደውል ብቻ ነው ማይለኝ። ስለዚህ እያናገራችሁ ለምሳሌ ይሰማል ማወራው እያናገራችሁ tag ማድረግ ትችላላችሁ። ይሰማል እንደገና ደግሞ transfer ለምሳሌ አንድ ሰው ይሄንን ለሌላ ሰው transfer ማድረግ ሲፈልግ እዚህ ውስጥ ናለው ወደ ሌላ extension ያኛ ቁጥር ክፍት ከሆነ አሁን ተባር ተባር ተባር ይሰማል ይሰማል። ይሄ ምንድነው ትራንስፈር ማድረግ ሲፈልግ እናንተ ሌላ ኤክስቴንሽን አክቲቭ ቢኖር ይበታል ቢኖር ወደዛኛው ለቴክ ሰፖርት ምናምን